እየጠራ ነው። አስራ ስድስት ቤት የኔ ነው። Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ጀማል
አቤት።
ያሲን ነኝ ከ Flintstone Homes ነበር ምደውሎት።
እህ
ያሲን ነኝ ከ Flintstone Homes ነበር ምደውሎት።
እሺ፣ መርሃባ ምን ልታዘዝ?
ትላንትና ተደወሉሎት እንዴ?
አዎ ተደውሎልኛል ጠዋት ላይ።
ሙሉ መረጃ አገኙ?
አዎ Okay
እሺ እሺ